እየደወልኩ ነው እየተደወለልኝ ነው። ደግሞ የተሰጠች
ሄሎ ሄሎ ሄሎ፣
ሄሎ። አቤት፣ ጤና ይስጥልኝ።
ጤና ይስጥልን።
ሰላም ላይ ነህ?
አዎ፣ ትክክል ነው።
ሄሎ፣
ሄሎ፣ ትክክል ነው፣ ትክክል ነው። ሌላ አዲስ ነው።
እ፣ አይሰማም ትንሽ ድምፅህ ራቀብኝ።
ይሰማል።
እሺ፣
እሺ፣
ምን ይርዳል?
ሄሎ።
ሄሎ፣ ይሰማኛል። እ፣ ምን ልርዳህ?
እኮ አንቺ እኮ ነሽ የደወልሽው፣ ሄሎ፣
አንቺ ነሽ የደወልሽው።
አይሰማም። ሄሎ፣ ቆይ እንትን ብሎ አንቺ ጋር